ያለ ጤና ይስጥልኝ። ሆቢ ኢንተርቴንመንት ስንዱ ነኝ። እባክዎ ምን ልርዳው?
ይህ ስርጭት የላቸውም እንዴ? ይጥሏል።
የምን ስርጭት?
ሲቢሲ ቢቢሲ
ኢቢሲ፣
ቢቢሲ ቢቢሲ ሬዲዮ አለ። የውጭ ሬዲዮ የሚለው
የለም እንዲህ አለ እኮ በቃ ምንም አንድን ሲጫ አይ፣ እኮ ለሀገር ውስጥ ሬዲዮ አገልግሎት ለሀገር ውጭ ሬዲዮ አገልግሎት ሁለት ለሀገር ውስጥ ሬዲዮ ስርጭት አንድን፣ ለሀገር ውጭ ሬዲዮ አገልግሎት ደግሞ ሁለትን ይጫኑ የሚለው አለ አይደለ?
ጊዜ ከዛ አንድ ሲል ደግሞ አንድ ሲጫን ቢሲ ምንም አይሆንም።
አ ድምፅ የለውም ነው በቃ አዎ።
የኔትወርክ ችግር ስለሆነ ቼክ እናደርጋለን ይላል። ብንችል ቼክ እናደርጋለን ይቀር።
አምስት ስድስት ቀን ይሆናል።
እሺ እሺ፣ እሺ፣ ስለደወሉልን እናመሰግናለን።